ጤና ይስጥልኝ ኢቲሲ ጥሪ ማዕከል ባክዎ ምን ልርዳዎት?
September sixteen ዱባይ flight ነበረ።
ምን አሉኝ?
September sixteen በአስራ ስድስት ማለት ነው።
እሺ September አስራ ስድስት ዱባይ ከአዲስ እሺ።
አበባ እ፣ ስንት ነው? check አድርግልኝ እስኪ።
okay May እሺ September ስንት ነው ያሉኝ?
አስራ ስድስት
ቅዳሜ መመለሻ መቼ?
መመለሻ ከአራት ቀን በኋላ
ምሽ እያየሁሉት እሺ ወንድሜ
ለአንድ ሰው ነው አይደል የፈለጉት?
ለሁለት ሰው ለሁለት ሰው አዎ Okay። እሺ ለአንድ ሰው ያ- ያለው ዋጋ ሰላሳ ሰባት ሺ ስድስት መቶ አርባ ስምንት ነው።
እሺ ሁለት ሰው ሲሆን ሰባ አምስት ሺ ሁለት መቶ ዘጠና ስድስት ብር ደርሶ መልስ ደርሶ መልስ። አዎ
ስንት አልከኝ? ሰባ ሰባ አምስት ሺ ሁለት መቶ ዘጠና ስድስት ብር ሰባ አምስት ሺህ ሁለት መቶ ዘጠና ስድስት ብር።
አዎ።
እሺ ወንድሜ እሺ ሌላ የምረዳውት ነገር አለ?
ምንም የለም። አመሰግናለሁ። ደውላለሁ መልሼ።
እሺ ይደውል። ቡክ እ፣ ማድረግ ትቆርጣላችሁ? አዎ፣ book ታደርጋላችሁ?
አዎ አዎ፣ እናደርጋለን።
እሺ፣ ደውላለሁ። በቃ እሺ እናመሰግናለን። መልካም ጊዜ።
እሺ